ሄሎ ሰላም ጤና ይስጥልን Best Bet ሄሎ ጤና ይስጥልኝ። approve እንድታደርጊልኝ ነበር?
እሺ በዚህ ስልክ ነው አዎ፣ limi- limit ኡን እናጨርሳለን። approve አድርጊ።
ስንት ብር ነው?
ስምንት እሺ
ያው approve አድርጌልሃለሁ። ትንሽ ቆይቶ ይገባል። እሺ thank you እሺ፣ መልካም ምሽት።